hello ጤና ይስጥልን Best Bet hello hello hello hello
hello ጤና አይሰማም?
Best Bet ይሰማል።
ኧረ withdraw ከትናንት ወዲያ ትናንትም አቀረብን ዛሬም ይኸው እያቀረብን ነው ጥያቄ አዎ፣ በ SantimPay ሞክራችሁ pending ላይ ነው አይደል?
አ አዎ አሳውቀናል እኮ system ትንሽ ስለተበላሸ ነው። የሁሉም ሰው ነው ያንተ ብቻ አይደለም። እና ትንሽ ጠብቁን እሺ። የሁሉም ሰው እሺ።
ስለሚገባ ትንሽ ጠብቁን። ይቅርታ በጣም
እሺ እሺ እሺ። መልካም ቀን እሺ ወንድሜ።